ጤና ይስጥልኝ ሁሉ ስፖርት ምን ልርዳዎት hello
hello ሁሉ ስፖርት ነው ምን ልርዳዎት?
እንትን withdraw ሳረግ የሆነ ብር ይዞብኝ
እሺ
ለዛ ነበር ደወልኩልሽ።
እሺ ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩልን።
አይደለም ከቴሌ ብር እኮ አይደለም።
አይደለም hello።
ያልኩት ከሁሉ አ።
ስፖርት አካውንቶ transaction history ላይ screenshot አድርገው ቴሌግራም ላይ ይላኩልን።
ምን የሚያሳይ ነገር አለ? withdraw ሲደረግ ሁሉ ስፖርት ላይ በአማርኛ ነው በእንግሊዝኛ ነው የሚጠቀሙት።
አማርኛ ነው።
ተጨማሪ የሚል ይመጣል። ተጨማሪ ሲሉ የዝውውር ታሪክ ይመጣልዎታል። ከዝውውር ታሪክ ላይ የባንክ ዝውውር የሚል አለ። እሱን መርጠው እሱን screenshot አድርገው ይልኩልናል።
አዎ፣ ስፖ- ሁሉ ስፖርት ላይ ነው ያለው።
አዎ እ?
አዎ
እሺ።
እሺ፣ እሺ።